አሳየኝ እናወራ እንላለን።
እባክዎ ምን ልርዳው?
ኧረ ይኸውልሽ ይገርምሻል አራት መቶ ብር ልኬ በአየር ላይ ወሰደብኝ።
withdraw ነው ወይስ deposit ነው?
ኧረ withdraw ብዬ ወደ ቴሌ
ከዝውውር ታሪክ ላይ ያልገባለትን ፎቶ ያንሱና በቴሌግራም ይላኩልን።
ምኑ ነው ፎቶ መልካም ከዝውውር ታሪክ ላይ ያልገባለትን
እንዴ እኔ ወዲያው ላኩት ከ transaction ስገባ- ላይ ያልገባለትን ፎቶ ያንሱና ይላኩ ደንበኛችን
እሺ ግን ይመለሳል ይላኩልንና እና- እናስተላልፍለታለን።
እሺ